ጤና ይስጥልኝ ሁሉ ስፖርት ነው በአኮ የምንለዳው
ሁሉ ስፖርት አዎ ልክ ኖት
ዛሬ በእናትሽ እንትና ማን ነው የሻምፒዮንስ ሊግ ጨዋታ እም
ኤሲ ሚላን እና ክለብ ብሩጂ ማን ነው የሚረታው?
እ
ኤሲ ሚላን እና ክለብ ብሩጂ
ምንድነው የሚሉት?
አይሰማሽም? ኤሲ ሚላን እና ክለብ ብሩጂ
እሺ
ማን ያሸንፍ ይመስልሽ? ሸምቆንጦ ነው አይሰማም?
የሚሉት ነገር እየገባኝ አይደለም፣ እየተሰማኝም አይደለም።